ውብዬ ውብዬ እንዳታነሳብኝ
hello ጤና
አብሮ ይስጥልን።
ከ ChipChip ነው የደወልኩት በባለ እሺ። አዎ፣ okay ቀን የ green bean order አልደረሰኝም ብሎ ነበር አይደል አዎ፣ okay እሺ ነገ ብናስልክ ይችላል ችግር የለም። አዎ፣ እሺ የ- የት ይምጣሉት location ያውቁታል ሹፌሮቹ customer ነው።
አይ ምናልባት location የሚቀይር ሰው ስላለ አንዳንዴ እንደዚህ late የሆነ product ሲኖር okay፣ ለዛ አይ confirm ለማድረግ አልቀየርኩም።
በዛው በተሞላበት እሺ።
ይምጣ አዎ፣ በተሞላበት ወይም ደግሞ የምትልኩትን ሹፌር እዚህ ጊዮርጊስ ጋር ያለው ምናምን በሏቸው፣ ያውቁታል።
በቃ እሺ እዛው የተሞላበት። እሺ፣ እሺ መልካም ምሽት እሺ ቻው እሺ እሺ፣ ደህና ደርሽ።
እንደዛ አይደለም